ጤና ይስጥልኝ ሪፖርት ጻፍ የምንለው
Hello hello፣ ረዳው ሰላም ነው።
እግዚአብሔር ይመስገን።
ከሁሉ ስፖርት account ብር ወደ ቴሌብር አስተላልፌ ነበርና እሺ ከዛ ብሩን ከሁሉ ስፖርት account ኤ ተቀንሷል። ወደ ቴሌብር ግን አልገባም።
ቴሌግራም ላይ ልከዋል።
አዎ ልክ ያለው ወደ ከዛ በቴሌግራም ላይም እናንተ እንትን አድርጌ ጽፌ ነበረ። ከዛ የ transaction branch ኡን የሚለውን እዛ screenshot አደረግና ከቁጥር ጋር ላክልኝ አሉኝ ከ branch ሳይሆን ባንክ የሚለውን ነው የሚልኩት።
እና አይሰራም እኮ ይሄ እንትኑ የ transaction history የሚልማ function Logout አይከፍትም።
Login ያደርጉትና አ ይከፍትሎታል። ሲከፍትሎት ይላኩልን።
Okay logout login ካልኩት ይሰራል።
አዎ logout login ስሉት ይሰራል።
እሺ እሺ አመሰግናለሁ።
እሺ